hello በላይነህ አቤት እንዴት ነሽ ሪት?
እንዴት ነህ?
ራሄል ነሽ?
አዎ ራሄል ነኝ።
ሰላም ነሽ? እንዴት ነሽ ራሄል?
እግዚአብሔር ይመስገን ደህና ነኝ።
አለን፣ በ Chrome አለን።
ተጠቀም እሺ።
እሺ። በ Chrome save ተደርጓል።
አዎ እንትን ነበረ ሪት ለምን መሰለሽ Chrome ደግሞ ሳረገው እ print ሳረገው ጫፉን ቁር- ቁጥሩን ይቆርጠዋል። ይሄ ብ- ቁጥር ሲያወጣ ምናምን እህ።
ጫፍ ላይ margin ኗ ይቆርጣታል። ለዛ ነው browser ግን የቀየርኩት በ Fire በ Firefox ኡ save ማድረግ አልቻልኩኝም፣ አስቸግሮኛል።
አይደለ?
ያደረግልህ ነበረ ስነካካው የነበረው። አዎ አዎ እያየሁሽ ነበረ።
እህ።
በቃ ዝም ብዬ login ልበለውና ሌላ መፍትሄ ፈ- እፈልጋለሁ። ለጊዜው በ Firefox ኡ ልግባ።
እ፣ እሺ እና በዛኛው ልግባልህ ወይስ አዎ ይሻላል።
በቃ በፋየርፎክሱ ለመስራት- ግቢልኝ። ልክ ስራ ከጨረሱ በኋላ ማታ ላይ ባስተካክለው ይሻላል ወይ ወደዛኛው። ምክንያቱም እየቆረጠብኝ ነው ግ- Chrome ኡ እህ።
ቁጥር ይቆርጥብኛል። print ሳደርገው margin ኡ ምንም ማስተካከል አልቻለም። እዛ ነው።
እሺ በቃ እንደዛ ከሆነ በዛኛው እሺ፣ እሺ።
ልግባና ከዛ በኋላ አዎ።
መፍትሄ በቃ ትፈልግበታል።
ከዛ በኋላ መፍትሄ ሽሽሪች እሺ፣ thank እሺ።
አይ አይ